ስለመጡ ከቤት መውጣት ፈልገው
hello ጤና ይስጥልኝ።
ጤና ይስጥልኝ። መስመር ላይ ያሉ
አዎ አሉ። ሰላም ነው?
እግዚአብሔር ይመስገን። ምን ልርዳው?
ትናንት ደውዬ ነበር የሆነ ብር ተሳስቶ ወደዚህ እንትን ገብቶብኝ እሺ፣
እና ቴሌግራም ላይ ደግሞ ልኬ ነበረ ተኑን screenshot አድርጌ ይቆያል ማለት ነው ለመመለስ።
በዚህ ስልክ ቁጥር ነበር ያመለከቱት ደንበኛችን።
አ አ እሺ፣ መስመር ላይ ጠብቁኝ። እንደሌላችሁ ሙሉ ስሞትን ማን እንበል?
ማሩ ከድር
ሶስት ሺ አንድ መቶ ነበረ withdraw ያደረጉት አ አ
ከሁሉ ስፖርት አይደል?
አ አዎ የእርስዎን ጉዳይ ወደሚመለከተው ክፍል ወደ ባለሙያዎች አስተላልፈንልዎታል። ደንበኛችን ባለሙያዎች እያዩት ነው። ያው ምላሽ በሰጡን ሰዓት ግን ደውለን እናሳውቆታለን።
okay ማለት ታይቶ ምናምን ይቆያል ማለት ነው።
አዎ ከእርስዎ በፊት ብዙ ወረፋ የያዙ ደንበኞች ስላሉ ነው። በድጋሚ እኔ ዛሬ ቶሎ እንዲስተናገዱ አመለክትልዎታለሁ።
በቃ እሺ፣ አመሰግናለሁ።
እሺ ደንበኛችን እናመሰግናለን። መልካም ቀን ይሁን።